ሰላም
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ልታዘዝ
ቴሌዌይ ሁልጊዜ message ይገባል እና እንዴት ነው የሚቆርጠው? ብር ያለ ወይ ለማወቅ ፈልጌ ሰብ- አዎ subscribe ስታደርግ ዕለታዊ ሁለት ብር ሳምንታዊ አስር ብር ወስድና ትኬት ይገባል። አዎ።
አይ በተደጋጋሚ ትኬት ይገብሳል ብሎ message ይገባል፣ ግን እኔ ብር ይቆርጣል አይቆርጥም የሚለው ለማወቅ ፈልጌ ነው። በቃ ይ- ይቆርጣል።
እሺ፣ እና ለማቆም እንዴት ነው የሚደረገው?
ቆይ አንድ የመስመር ላይ ይጠብቁኝና አቋርጥልዎታለሁ።
እሺ
እሺ አንድ የመስመር ላይ ይጠብቁኝ። እሺ እሺ
አቋርጬልሃለሁ። ተቋርጧል ደንበኝነቱ።
እሺ በቃ እሺ